ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲሜ ባንኮት መግባት ነው።
ነበረ
ምን አሉኝ ደንበኛችን?
ኦክሲጅን ኦክሲጅን ፈልጋል።
ኦክሲጅን መመዝገብ ፈልገው ነበረ።
አዎ አዎ
እሺ ቲን ነምበሮትን ወይም እ፣ ቢጫ የቁጥሮትን ይንገሩኝ።
ሰባ ስምንት ሀምሳ አምስት
ሰባ ስምንት ሀምሳ አምስት
ሰባ ስምንት ሀምሳ አምስት ሀምሳ አምስት መስመር ላይ ጠብቁኝ።
እሺ አይ
ደንበኛችን TIN number ኦትን ይነግሩኛል። በዚህ ቁጥር አላገኘሁትም።
ሰባ ስምንት ሀምሳ አምስት
መስመር ላይ አሉ?
ሰባ ስምንት ሀምሳ አምስት አልኩሽ።
ያችን
አራት ዜሮ
እሺ አራት ዜሮ ሀያ ሰባት
ሀያ ሰባት ሀምሳ አምስት ሀምሳ አምስት ሰባ ስምንት
ሀምሳ አምስት ሰባ ስምንት አዎ እሺ መስመር ላይ ጠብቁኝ። ከዚህ በፊት ደውሎ አስመዝግበዋል
አዎ ከዚህ በፊት አዎ መቶሎታል።
አዎ ቆይቷል፣ ግን በጣም ወር አልፏል።
እሺ በ- በዚህ ስልክ ነበረ
አዎ አዎ ያስመዘገቡት?
በዚህኛው ቁጥር አይደለም።
እሺ እስቲ እሱን ያስመዘገቡበትን ቁጥር ይንገሩኝ። ካ- እሺ ካስታወሱ።
ዘጠኝ ሀያ
እሺ ሰላሳ አንድ ሰማንያ ሶስት ሀምሳ ስድስት
ሀያ ዜሮ ዘጠኝ ሀያ ስንት አሉኝ? በድጋሚ ይንገሩኝ።
ሰላሳ ሰላሳ አንድ ሰላሳ አንድ ሰማንያ ሰማንያ ሶስት ሰማንያ ሶስት ሀምሳ ስድስት
ተቆራረጠ ድምጾች ሀምሳ ስድስት ሰማንያ ሶስት ሀምሳ ስድስት ሰማንያ ሶስት ሀምሳ ስድስት እሺ መስመር ላይ ጠብቁኝ። እ፣ ትኬት ቁጥር ሰጦታለሁ እየመዘገቡበት ስለሆነ እሺ እሺ
ሙሉ ስሞትን ይነግሩኛል? ደንበኛችን hello ይሰማል?
ምን አልሽኝ?
ሙሉ ስሞትን ይንገሩኝ እርሱን።
ለምለም
እሺ
ተመስገን።
ለምለም ተመስገን።
አዎ የቤቱ ስም ምንድን ነው? ተመስገን ግሮሰሪ ነው።
አዎ
እሺ ደንበኛችን የትኬት ቁጥሮች
አ፣ ሰላሳ ሀምሳ ስምንት ነው።
ሰላሳ ሀምሳ ስምንት አዎ ይሄ መከታተያ ቁጥሮች ነው።
እሺ በሶስት ቀን ውስጥ ካልመጣልን ደውለው ቅሬታ ማቅረብ ይችላሉ።
እሺ እሺ እናመሰግናለን።
ነገር ይኖራል።
አይ እናመሰግናለን።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።